ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልኝ።
ሰላም ነው ይመስገናለሁ።
ቃል ኪዳን እባላለሁ። ምደውልሎት ከግሎሪ ሪል ስቴት ነው።
Okay። አቤት። እሺ ቃል ኪዳን።
እ፣ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት እርስዎ የ- የመግዛት ወይንም invest የማድረግ ሀሳቡ ካሉት መረጃ ልሰጦት ነበር።
Okay። አሁን እንኳን ትንሽ ቃል ኪዳን
እሺ፣ ወደፊት እንትን እንላለን። አመሰግናለሁ። እሺ፣ እሺ። እኔም አመሰግናለሁ። መልካም ቀን ይሉት።
እሺ። ለሁላችንም እሺ፣ ቃል ኪዳን እሺ።
አመሰግናለሁ። ኑሪልኝ። እሺ፣ ቻው።